ሄሎ
ሄሎ፣ ጤና ይስጥልን። በሽበሽ ማርት
እ በሽበሽ ማርት ነው።
አዎ ሰላም ነው።
ደህና ይመስገን።
ከዊ ፕላስ ሶሉሽን ነበር የምደውለው።
እሺ ባለፈው application አችን ላይ ተመዝግባችሁ ነበር አይደል?
አዎ አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠየቅ ነበር። እችላለሁ?
ይቻላል።
እሺ። የት ነው የሚገኘው?
እህ፣ እዛ application ኡ ላይ ሞልተናል ወደ እሱን ነገር ሞልታችኋል?
አዎ
እ፣ ከተከፈተላችሁ በኋላ
ልጅቷ እዛ የጠየቀችንን detail ኡን ሰጥቻታለሁ። እንትኑ
እ፣ አድራሻ፣ የስራ ሰዓት ምናምን ጠይቃችኋለች?
እ፣ እንትኑ እሱን ደግሞ ኦንላይን እዛው እንትን ላይ ሞልቼው ነበረ።
ኦኬ በቃ እሺ እሺ እሺ
እ